ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ ባኮ የምገባው ውትድር እንዳልኩ ነብሮ እስካሁን አልገባም። ማታ ነበረ።
ትናንትና
አዎ ትናንትና ማታ ነበረ።
አንዴ ቤተሰብ ቤት ቁጥርህ ንገረኝና ቼክ ላድርግልህ።
ዘጠኝ እሺ
ሰላሳ ዘጠኝ ስንት አልከኝ?
ሰላሳ ዘጠኝ እሺ ዜሮ ዘጠኝ ሰላሳ ዘጠኝ
ሀምሳ አምስት እሺ
ሰላሳ ሁለት ሰላሳ ሁለት ሰላሳ ስምንት ሰላሳ ስምንት ስንት ብር ነው?
ስድስት መቶ ሀምሳ ብር
ስድስት መቶ ሀምሳ
ሀምሳ ብር
ወደ ቴሌ ብር ነው አይደለ?
አዎ አሁንም process ላይ ነው ያለው። ለ SantimPay ዎች አሳውቅልሃለሁ። እሺ ትንሽ ጠብቅ።
እሺ አቦ ኧረ ኧረ ኧረ ኧረ እየፈለኩ ነው።
አዎ እሺ አሳውቅልሃለሁ። እሺ ከኛ system already ስለወጣ ነው። ለእነሱ ልክላቸዋለሁ።